ገነት ገሌ amma abbaa ji'a qonnaa keessa ga'e. Gallee qonnaa qonnaan
ይስጥልኝ ከታ በሚደውለው
ትንሽ ከኋላ ያለው ድምፅ ስለሚረብሽ ይቀንሱታል። ከኋላ ያለው ድምፅ ትንሽ ስለሚረብሽ ይቀንሱታል።
ከከታ ነበር ምደውልሽ ከትዕግስት ግሮሰሪ አሁን ይሰማላ አሁን ይሰማኛል። አዎ።
ከዚያ ነበር ምደውለው እሺ ምን ነበር?
ሞት ማሽን ነበረ አላቀዘቅዝም ብሎ
የድራፍት ማሽኑ አላቀዘቅዝም ብሎት ነው። እሺ ደንበኛችን BGI ID ዮትን BGI ID ዮትን የቤቶትን መለያ ቁጥር ይንገሩ።
እሺ መልሼ ደውላለሁ
አሁን ማግኘት አይችሉም።
ይህ ሌላ ቦታ ስላለ ጋር ፈልጌ ነው።
እሺ በዚህ ስልክ ቁጥር ተመዝግቦ ፕሮሌ
እ?
የተመዘገበው ቤቱ በዚህ ስልክ ቁጥር ነው። በስልክ ቁጥሩ እንዳይሉ ኧረ በሌላ ስልክ ቁጥር ሌላ ነው። እሺ BGI ID እንትኖትን ያውቁታል። TIN number ኦትን
አዎ፣ ቆይ እስኪ አይቼ ልንገርሽ። ፒን ነምበር እስኪ ነምበር እ? ፒን ነምበር የለም እዚህ ፒን ነምበር ይፋ ደግሞ
qonnaa.